ሰላም ጤና ይስጥልኝ። ችብችብ
ሰላም ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አለን። ትናንት መድረስ የነበረበት order ነበረ። ዛሬ ይመጣል ተብሎ ነበረ። ዛሬም አልመጣም እስካሁን ድረስ።
okay ተደውሎሎት ነበር?
ኧረ አልተደወለም።
እሺ የት ነበር location የሞሉት?
ካሳንችስ
በቃ እስቲ አንዴ ይቅርታ ጠብቁኝ።
እሺ። ሁለተኛ ደግሞ በጣም ነው የሚበላው ጥሪ እንትናችሁ ይሄ ዘ- ዘጠና አንድ ሰላሳ ሶስቱ okay በይበላውታል አለ። እሺ እንደ አንዴ- በጣም ነው የሚደውለው የሚበላው ሂሳብ
እሺ አንዴ ይቅርታ ልደውልሎት ሁለት ደቂቃ
እሺ ደውይ እሺ